ያንቺ ላይ ነው እንጂ ያንቺ
ሄሎ
ሰላም ጸደይ፣ እንዴት ነው?
እንዴት ነሽ?
እግዚአብሔር ይመስገን አለን። ቴሌግራም ላይ እ፣ እየጠበቅኩ ነበርና እስካሁን አልተላከም።
አዎ እኛ ጋር አይደለም ገና እዚህ ቤት መስሎ የነበረ አልነበረም።
እም፣ እም፣ ሲመጣ በቃ እንደዛ ነው።
እንልክልሻለን። አዎ በቃ ችግር የለውም። እሺ እሺ መልካም